ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። game ተጫውተው አመሰግናለሁ።
ነበረ ወንድሜ ከኔ ቴሌብር ነው ያለው እና እሺ አሁን በተለያዩ ቁጥሮች እየደረሰኝ ነው። ውስጡ ማስቆም እችላለሁ?
እ፣ password ቱን ቀይሩ። እሺ
password ቀይር።
password ቱን already ካወቀ፣ አዎ password ቱን already ካወቀ አሁንም በድጋጋሚ ማድረግ ይችላል። እሱ ጋር ስለሆነ OTP ው የሚደርሰው በዚህ አሁን በደቡበት ነው።
አዎ በዚህ ቁጥር በተደጋጋሚ አሁን ስድስት ቁጥር ምናምን ነው block ያደረኩት፣ ግን በስማማት link ነው የሚላክልኝ።
በቃ block አድርጊ ወይ ደውለሽ የምትለው አይደለም ማቆስ ይጠቀማል።
እማ ምንም አይነት የምጠቀመው password ማለት ነው።
እሺ ከእናንተ side እ፣
እ፣ አሁን እሱ password password ሽን ቀይሪ block አድርጊው እና ደውላችሁ ንገሯቸው fraud እንደ- እየሆነ እንደሆነ okay አውቀው መጀመሪያ ጊዜ ሲሆን OTP ስለሚልክ ነው። እሱን OTP አዎ።
ከእናንተ ለመጠየቅ ነው እና ምንም ቢደውሉ ባታነሱት ይመረጣል እንትን ስለሚሉ okay ከአስር ጊዜ ውስጥ ስለሚችሉ እንትን በሏቸው።
እሺ እሺ፣ አመሰግናለሁ።
አመሰግናለን መልካም ቀን።
እንትን ነው